አሁን ንገሪኝ ምድብ
ሄሎ ሄሎ ጤና ይስጥልኝ።
አብሮች ስለ ከኤክስፕረስ ነበር የምደውልሎት።
እሺ
አሁን እቃ link ልከውልን ነበር እና ባስ ጨምሮ ነው አዎ፣ የሚለው እኛ የምንሰራው እኛ የምንሰራው እዚህ እስከሚመጣ ያለውን ሂሳብ ነው። ቀረጥ ከገባ እርሶ ነው የሚከፍሉት።
okay ነው እንዴ? አይ ቅድም ብ- ደ- አንቺን ነው ያወራሁሽ፣ ምረት ነው ወይስ ሌላ ሰው በቴሌግራም እኔ ነው ያናገሩኝ።
ነው? አይ ቅድም አይ ቢሮ የሆነ ሰው መጣ አንተ ጋር አገናኝቶ አዎ።
የነበረው በስልክ እና
አዎ፣ በጣም ጋር ቢሮ ነው እኔን ችግር የለውም አይደለም ምናምን ሲል አልደረስሽም?
አብሮ okay፣ እኔን አይ አይደለም ያወሩት።
ሌላ ሰው ነው። okay እሺ፣ ችግር የለውም። ያለ እንትን አዎ፣ ላኪልኝና ያለባት እሺ
እሺ እሺ፣ እልክልዎታለሁ።
እሺ እኛን ስለመረጡ እሺ እሺ እናመሰግናለን።
እሺ